ሄሎ ሄሎ
ጉድ ሚኪ
አቤት ዲቦራ እባላለሁ ከቤት ቤት ነበር የምደውልልህ እም እ ቴሌግራም ላይ እያወራኸኝ ነበረ እም እ reverse አድርገነዋል ብሩን ወደ ቤት ቤት account ምክንያቱም ቻፓ ትንሽ system fail ስላደረገ አሁን withdraw confirm ባደርግልህም አይገባልህም ይቆይብሃል ቴሌብር ላይ ይሰራል?
እ
ቴሌብር ላይ ይሰራል?
በቻፓ ከሆነ ወደ ቴሌብርም ወደ ሲቢ ብርም መላክ ትችላለህ ግን አሁን ትንሽ system ኣቸው fail ስላደረገ confirm ይላል ይወጣል ግን አይገባልህም ይቆይብሃል ለዛ ነው ከትላንትና ማታ ጀምሮ እየሰራልን ስላልሆነ ማለት ነው ለዛ ነው በሳንቲም ፔ ሞክረው ያልኩ
እሱን ለምን አልጠቀምማ እኮ እሺ ምን ይሻላል ታዲያ በዛው confirm ላድርግልህና ትጠብቃለህ በየትኛው በች አሁን ብ- በቻፓ አድርገውና confirm አደርግልሃለሁ ወደዛ ወደ ቴሌብር ወደ ላካው ማለት ነው እሺ ግን ደግሞ ሊቆይብህ ይችላል ምክንያቱም ገና manually ስለሆነ እያስገቡ ያሉት በጣም ብዙ transaction ነው ያለው Okay እ መጀመሪያ ላሳውቅህ ብዬ ነው እሺ ሰው ላ- ከላካው እዛው ላይ ጻፍልኝና confirm ሳንቲም አድርግልህ እንዴ በምንድን ነው መጠቀም ይችላል በሳንቲም ሲሆን I think ወደ ሲቢ ብር እየሰራ አይደለም መሰለኝ ዛሬ ና ቴሌብር ካለክ ወደ ቴሌብር መላክ ትችላለህ ግን ቤት ቤት በምትጠቀምበት ቁጥር ቴሌብር ብቻ ነው አንተ በዜሮ ዘጠኝ አርባ ስምንት ነው የምትጠቀመው መሰለኝ አዎ በሱ የለህም ቴሌብር
በሱ የለኝም በሱ ግን ትማር ትሬድ ላድርግ እ?
እንትን ልበል?
ይቻላል እንትን ልበል?
እንደዛ ከሆነ ክሬት አድርግና በአርባ ስምንት ቤቱ በሱ ነው አደለ ቤት ቤት የምትጫወተው አዎ በሱ ቴሌብር ክፈትና በሳንቲም ፔይ ነው እሺ የምትሞክረው ኦኬ እንደዛ አድርገውና እሱ ወዲያ ይገባል አላ አይቆይብህም እሺ ግን እ ሀያ አምስት ደቂቃ ነው የቀረን ሰው አፍጥ ነው እሺ ኦር ደግሞ ነገ ጠዋት ቴንኪዩ